ጤና ይስጥልን Best Bet ረድኤት ነኝ የምንረዳው
ኦንላይን አብያት maximum ማውጣት የምችለው ምን ያህል ገንዘብ? ሌላ ሌላ ሌላ hello
maximum ማውጣት የምችለው ምን ያህል ነው?
በቀን ሀምሳ ሺህ ብር ነው። በሳምንት እስከ በሳምንት ውስጥ ደግሞ እስከ መቶ ሺህ ብር ማውጣት ትችላለን።
በመጠኑ ከዛ በላይ ከሆነ እ መጠኑ ከዛ በላይ ከሆነ
ከዛ በላይ ከሆነ ደግሞ አ- በ account ላይ ብር ካለው upgrade ይደረጋል። አካውንት አዎ
account ህ upgrade ይደረጋል።
እሺ
እሺ
ከዛ በኋላ ነው ማውጣት የምችለው?
አዎ መቶ ሺህ ብር አውጥተህ በሳምንት ውስጥ ከዛ በላይ ማውጣት ከፈለግ account upgrade መሆን ስላለበት እኛ ጋር ትደውልልንና አላወጣም ሲልክ ማለት ነው አዎ እኛ ጋር ትደውልልንና upgrade ይደረግልሃል account ህ።
የበ እንትን ሙሉን ገንዘብ በአንዴ መውጣት እችላለሁ?
አይደለም ሀምሳ ሀምሳ ሺህ ብር ነው ማውጣት የምትችለው።
like እንዴት ልበልሽ in millions ከሆነ
ሀምሳ ሀምሳ ሺህ እያረክ ነው የምታወጣው ኢትዮጵስ እናንተ ጋርም ብመጣ እ እናንተ ጋርም ብመጣ ዋናው ቦታ ብመጣ አዎ
በሀምሳ ሀምሳ ነው መውጣት የምችለው ማለት ነው ሙሉ ገንዘብ አዎ